ሰላም ጤና ይስጥልኝ። Donkey Tube ነው።
ለመመዝገብ ነበረማ ምን ነበር መመዝገብ የፈለጉት?
በእኔ የእኔን ታሪክ እሸቱ ጋር ማቅረብ ፈልጌ።
እህም፣ የአንድ ሰው ህይወት ላይ ማለት ነው።
አዎ
እሺ
ምን ምንድን ነው የሚያስፈልገው?
በል
እ?
ሞት በል
ምን አልሽኝ? ይቆራርጣል።
ስሞስን ማለ በል ስሞስን ሀረግ ወይን
እዚህ በፊት ተመዝግበው ነበር።
አልተመዘገብኩም።
እሺ እሺ ሀረግ ወይን ማን?
ሀረግ ወይን ላቀው
እሺ ስልክ ቁጥር ይነግሩኛል። ዜሮ ዘጠኝ አስራ ሁለት
አስራ ሁለት ሰማንያ አምስት ሰማንያ አምስት ሀያ
ሀያ ስልሳ ስምንት
ስልሳ ስምንት እሺ አድራሻው የት ነው?
አዳማ ነው የስራ ቦታዬ።
እሺ
ትውልዴ አርሲ ብሩታ ነው።
እሺ ስለ ደወሉ እናመሰግናለን። የአንድ ሰው ህይወት አዘጋጁ ይደውሎታል።
እሺ እሺ፣ እሺ አመሰግናለሁ። እሺ